Hello?
ሄሎ Hello?
አቤት አቤት Hello አይሰማ Hello ይሰማል? ዳፓ ምን እንርዳ?
Best Bet ላይ ኦንላይን ቁማር እየተጫወትኩ ከ Best Bet ወደ ቴሌ- ቴሌብር ልኬ ብር ሊገባልኝ አልቻለም ነበረ
እሺ፣ ቴሌብር ቁጥሩን ይነግሩኛል?
እሺ ዜሮ ዘጠኝ ሀያ አራት ሀምሳ ሀምሳ አምስት ዘጠኝ ሀያ አራት ሀምሳ አምስት ዜሮ ዘጠኝ ሀያ አራት ሀምሳ አምስት ሰባ አምስት ዘጠና
Okay፣ አሁን ደውለውልን አይደለ?
አዎ ቅርብ ሰዓት ደውዬ ነበረ እኮ ሁለት ሺህ ብር ነው ለመጨረሻ ወጪ ያደረጉት። ዘጠኝ ሰዓት ከሰላሳ ሰባት ላይ ሁለት ሺህ ብር ወደ ቴሌብሩ ገቢ ተደርጓል።
ሁለት ሺህ ብር አሁን ላይ አይደለም ሁለት ሺህ ብር ቅርብ ሰዓት አድርጌ ወደ እኔ ቴሌብር ሊገባልኝ አልቻለም
ሁለት ሺህ ብር ወደ ቴሌብሩ ገቢ ሆኗል። ቴሌብርን ነው የሚያነጋግሩት።
እሺ፣ እሺ፣ እሺ፣ እሺ።
ሁለት ሺህ ብሩ አሁንም ቴሌብር አልገባም ካሉት ቴሌግራም ላይ Alpha Official በሚለው text ያርጉልን፣ ኮድ ልከንልዎት በዛ ኮድ check ያደርጋሉ።
አዎ፣ ቴሌ- ቴ- ቴሌብር መ- መ- መደወያው ስንት ስንት ነበረ? እማ?
መቶ ሀያ ሰባት መቶ ሀያ ሰባት ላይ ደውዬ እሺ፣ እሺ